ሄሎ ጤና ይስጥልን።
Hello ቤተሰብ ሰላም ነው?
ልንገባ እኮ ምደርደው
withdraw አድርጌ ነበረ እና እሺ ከእናንተ እንትን accept መደረግ አለበት ይለኛል።
Okay በዚህ ስልክ ቁጥር ነው አዎ እሺ አንዴ ስንት ነው withdraw ያረከው?
አምስት ሺህ መቼ ነው ቀን?
ዛሬ እሺ መሐመድ ከማለ አዎ መሐመድ ከማላ account number ህ አንድ ሺ አስራ አንድ ሀያ ሁለት ሀምሳ ሰባ ሰባት ሰባት ሰባት አንድ እሺ አ፣ እና አንድ።
በዊዝድሮ ባረኩ ቁጥር እሺ አ አንዴ ቆይ እሺ
እሺ
አምስት ሺህ ከመሆኑ በፊት እንደዚህ ሶስት ሺህ ብር አለ ተጠቅቷል ለተጫወተ ይዘናል
ሁለት ሺህ ብር ላይ ሰው ሚስደው ማለት ኖርማል ነው እንደገና የሚለው ስፖንሰሱ ባላንስ ተጫዋች ስለሆነ ተጫዋች ስለሆኑ ሂደት ላይ ነው ትንሽ ጠብቅና ይገባል እሺ hello መሐመድ አቤት በቻፓ ስለሆነ ሂደት ላይ ስለሆነ ትንሽ ጠብቅ ይገባልሃል ብሩ እኮ እናንተ ጋር acc- accept አዎ አድርገናል አድርገናል ይገባልሃል ትንሽ ጠብቅ ወጪ ሆኗል ከዚህ እሺ እሺ እሺ እሺ